እሺ ስልጠና ለመውሰድ ነበር።
እሺ የወጌሻ ስልጠናው ነው ለአንድ ሳምንት የሚሰጠውን?
አይ የሞግዚት የህፃናት እም እሺ እሺ ልመዝግቦትና ስልጠናው ሲጀምር እንደውላለን።
እሺ
እሺ ማን ልበል ስሞትን?
ቤርሳቤህ ዳዊት
ኤልሳቤጥ ዳዊት ቤርሳቤህ ቤርሳቤህ አዎ ቤርሳቤህ ዳዊት ነው ያሉኝ?
አዎ እሺ ስልክ ቁጥሮትን ይንገሩኝ?
ዜሮ ዘጠኝ ሀምሳ ሶስት እሺ
ሰማንያ ስምንት እሺ
ስልሳ ሁለት ሰማንያ ስምንት
እሺ እድሜዎት ስንት ነው?
ሀያ
እሺ እሺ እናመሰግናለን እንደውላለን።
እሺ እሺ መልካም ጊዜ አሜን